ጤና ይስጥልን ቢጫ የኢትዮጵያ hello hello አይሰማም ይሰማል ይሰማል
ጤና ይስጥልኝ።
አይ የ draft machine ተበላሽቶብኝ ነበር እሺ ደንበኛችን የቢጂአይ ID ዎች ይነግሩኛል?
እ የቢጂአይ ቁጥሮትን
እ ቢጫዬ ቁጥሩን ቢጫዬ ቁጥሩን ቆይ አላውቀውም አሁን እዛው ቤት እ
TIN number የሚያውቁ ከሆነ ወይም TIN number ኡን ይንገሩኝ።
እሺ TIN number ልንገርሽ እሺ